ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሰኔ 30 2012 ዓ ም ዝግጅታችን ጀመረ። የኢትዮጵያ ፓርላማ የ146 ቢሊዮን ብር በጀት አጽድቋል። የጠቅላይ ሚኒስትሩንም ንግግር አዳምጧል።
ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ። አይፈቀድም። እኛ እየመራን እኛ በሕይወት እያለን የኢትዮጵያን መፍረስ አንፈቅድም ለማንም ቢሆን። ማንም ሰው ከኢትዮጵያ በታች ነው።
የበጀቱን መጽደቅ አፈ ጉባኤው አቶ ታገሰ ጫፎ አውጀዋል።
የሁለት ሺ አስራ ሶስት በጀት ዓመት ረቂቅ በጀት አዋጅ ቁጥር አንድ ሺ ሁለት መቶ ሀያ አንድ ሁለት ሺ አስራ ሁለት ሆነው በሙሉ ድምፅ ጸድቋል።
በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛለ። ዝግጅቶቻችንን በፌስቡክ live እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ስጥልኝ እንደምናመሻችሁ አድማጮች፣ ከዓለም ዙሪያ የተጠናቀሩ ዜናዎችን ይዤ ቀርብ ያለው ቆንጂት ታየ ነኝ። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ከግብጽ ፕሬዚደንት አብደልፋታህ አልሲሲ ጋር ካይሮ ላይ ተገናኝተው ተወያይተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባወጡት መግለጫ ሁለቱ መሪዎች ስለ አገሮቻቸው ግንኙነቶችና ስለ ክልላዊ ሁኔታዎች በስፋት ግልጽ የሆነ ውይይት አድርገዋል ብለዋል። መሪዎቹ የሀገሮቻቸውን ትብብር ለማጎልበት መስማማታቸውንም የማስታወቂያ ሚኒስትሩ አክለው ገልጸዋል። ሁለቱ መሪዎች በክልላዊ ጉዳዮች ዙሪያ ባደረጉት ውይይት በክልሉ ያሉ ገና ያልተነኩ ስፋት ያላቸው እድሎች ሁሉንም ሀገሮች የሚጠቅሙ መሆናቸው የማያከራክር ሆኖ ሳለ የተከሰቱ ተግዳሮቶችና ውጥረቶች እያጠሉበት መሆኑን ከግንዛቤ ያስገባ ውይይት አካሂደዋል ብለዋል የኤርትራ የውጭ ጉዳይ ሚኒስትር። አስከትለውም ሁለቱ መሪዎች የሁሉንም ወገኖች ጥቅም የሚያስጠብቅ የጋራ ጥቅማቸውንም የሚያራምድ መግባባትና ተጨባጭ እርምጃ እንዲወሰድ አብረው ሊሰሩ ተስማምተዋል ብለዋል። ፕሬዝደንት ኢሳያስ የሶስት ቀናት የግብጽ ጉብኝታቸውን አጠናቀው ተመልሰዋል። ሳውዲ አረቢያ በመካከለኛው ምስራቅ ከፍተኛ ብዛት ያላቸው የኮሮና ቫይረስ ተጠቂዎች ካሏቸው ሀገሮች አንዷ ናት። የቫይረሱ ህመምተኞች ቁጥር 213 ሺህ እንደሆነና ወደ 2 ሺህ የሚሆኑ ሰዎች ደግሞ ለህልፈት እንደተዳረጉ ዛሬ ተገልጿል። በዚህ ምክንያትም በዓመታዊው የሀጂ በዓል የሚገኙት ሰዎች ብዛት እንዲገደብ ለማድረግ ተገዳለች። የምዕመናኑ ብዛት መቀነስ እየተዳከመ ያለው የሀገሪቱ ኢኮኖሚ ቁልቁል እንዲወርድ ያደርጋል ሲሉ ተንታኞች ይናገራሉ። የአሜሪካ ድምፅ ዘጋቢ ዴል ጋቭላክ ከአማን በላከው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ታቀርበዋለች።
በሳውዲ አረቢያ የኮሮና ቫይረስ መዛመት እየበዛ በመሄዱ ሪያድ ያለው የዩናይትድ ስቴትስ ኤምበሲ የኤምበሲው ሰራተኞችንና ቤተሰቦቻቸውን ጨምሮ የአሜሪካ ዜጎችን ከሀገሪቱ ለማስወጣት ልዩ የአይሮፕላን በረራዎችን ሲያስተባብር ቆይቷል። ሳውዲ አረቢያ የዓለም አቀፉን ወረርሽኝ መዛመት ለመገደብ ከመጀመሪያውኑ ጠንካራ እርምጃዎች መውሰዷ ተገልጿል። ነገር ግን 30 ሚሊዮን ሕዝብ ባላት ሀገር ሌሎች ምክንያቶችም እንዳሉ ቴዎዶር ከራሴክ የተባሉ ተንታኝ ጠቁመዋል።
ሳዑዲ አረቢያ ውስጥ የመንቀሳቀስ ገደብ ተደርጎ ነበር። ነገር ግን ሰፊና ብዙ ቀዳዳዎች ያሏት ሀገር በመሆኗ በህብረተሰቡ ውስጥ የተለያዩ አይነት ሰዎች አሉ። ሰዎች በድንበሩ አካባቢ ይወጣሉ፣ ይገባሉ። ስለሆነም የቫይረሱን መዛመት ለመቆጣጠር ከባድ ይሆናል። ለምሳሌ በሀገሪቱ ውስጥ አንድ ወይም ሁለት በቫይረሱ የተያዙ ሰዎች ቤተሰብ ጥየቃ ሄደው መላ ቤተሰቡ ላይ ቫይረሱን በማስተላለፋቸው በሀገሪቱ ለመዛመት ቻለ። የኮቪድ-19 ህመምተኞች ቁጥር የበዛበት ሌላው ቦታ ፍልሰተኛ ሰራተኞች የሚኖሩበት አካባቢ ነው።
የሳውዲ ባለስልጣኖች ሜካና መዲና ባሉት ትላልቅ መስጊዶች ላይ ሊደርስ የሚችለውን ጉዳት ተገንዝበው ወዲያውኑ እንደዘጓቸው ተንታኙ ቴዎዶር ካራሴክ ገልጸዋል። በአሁኑ ወቅት በሐምሌ ወር ማብቂያ ገደማ ሜካና መዲና ለመሄድ የሚችሉ ሰዎች ውሱን እንደሚሆኑ ታውቋል። በሃይማኖታዊ በዓል ከሚገኙት ሰዎች ሰባ ከመቶዎቹ ከሀገሪቱ፣ ሰላሳ ከመቶ ደግሞ የሳውዲ ዜጎች እንደሚሆኑ ተገልጿል። የጤና ሰራተኞች ቅድሚያ እንደሚያገኙ የሀገሪቱ ባለስልጣኖች ጠቁመዋል። በፊት ግን ከ180 ሀገሮች የተጓዙ ከ2 ሚሊዮን በላይ የሚሆኑ ሰዎች ይገኙ እንደነበር ተገልጿል። ወደ ሳውዲ አረቢያ የሚጓዙ ሰዎች ብዛት መቀነሱ የሀገሪቱን ኢኮኖሚ እንደሚጎዳ ተንታኞች ሲናገሩ 12 ቢሊዮን ዶላር ያስገኝ እንደነበር፣ ይህም የአጠቃላዩ የሀገሪቱ ዓመታዊ ገቢ 7 ከመቶ እንደሚሆን አስገንዝበዋል።
በኮቪድ-19 ዓለም አቀፍ ወረርሽኝ ዜናዎች ደግሞ በዓለም ዙሪያ የኮሮና ቫይረስ ተያያዦች ቁጥር ከ11.6 ሚሊዮን አልፏል። የሞቱት ከ539 ሺህ በልጠዋል። ዩናይትድ ስቴትስ በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር በትናንትና ዕለት ከ130 ሺህ ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ አጠናቃሪ ማዕከል አስታውቋል። ዩናይትድ ስቴትስ በበሽታው ምክንያት በሞቱት ሰዎች ብቻ ሳይሆን ለቫይረሱ በተጋለጡት 2.9 ሚሊዮን ሰዎቿ ቁጥርም ከዓለም ግንባር ቀደምትነቱን እንደያዘች ነች። በአውሮፓውያን በዚህ ሐምሌ ወር የመጀመሪያ ሳምንት ውስጥ በቀን ውስጥ ከ50 ሺህ በላይ ለቫይረሱ የተጋለጡ ሰዎች በምርመራ ተገኝተዋል። በርካታ ክፍለ ግዛቶች በቀን የሚገኙት ተጋላጮች ቁጥር ከምንጊዜውም የገዘፈ እንደሆነ እያስታወቁ ናቸው። የተላላፊ በሽታዎች ዋናው expert ዶክተር አንቶኒ ፋውቺ ዩናይትድ ስቴትስ አሁንም በወረርሽኙ የመጀመሪያ ማዕበል እስከ ጉልበቷ እንደተነከረች ነች ሲሉ ትናንትና ተናግረዋል። በቫይረሱ ስርጭት ከከፋባቸው ስቴቶች አንዷ የሆነችው ቴክሳስ በአንድ ቀን ከተገኙት ተጠቂዎች ቁጥር ትልቁ የሆነው 8700 ሰዎች ማግኘቷን ይፋ አድርጋለች። ካሊፎርኒያና ፍሎሪዳን ጨምሮ የአንዳንድ ክፍለ ግዛቶች ባለስልጣናት በስርጭቱ መባባስ ምክንያት ቀደም ብለው የተነሱ ገደቦችን መልሰው አጽንተዋል። ካሊፎርኒያ ትናንት ብቻ በቫይረሱ መያዛቸው በምርመራ የተረጋገጡ 11786 ሰዎች መገኘታቸውን ይፋ አድርጋለች። አገረ ገዢው ጋቪን ኒውሰም በስድስት ተጨማሪ ወረዳዎች መጠጥ ቤቶች እንዲዘጉ አዘዋል። የጆርጂያ አትላንታ ከተማ ከንቲባዋ ኪሻ ላንስ ባተምስ ኮሮና ቫይረስ እንደያዛቸው ተዘግበዋል። በእስራኤል የኮሮና ቫይረስ ስርጭት እያሻቀበ በመምጣቱ መጠጥ ቤቶች፣ የምሽት ክበቦች፣ የስፖርት መስሪያ ማዕከሎችና የሕዝብ መዋኛ ስፍራዎች እንዲዘጉ ትናንት ትዕዛዝ ተሰጥቷል። እስካሁን በቫይረሱ መያዛቸው የተረጋገጡ ከ30 ሺህ በላይ ሰዎች ተገኝተዋል በእስራኤል ከ300 የሚበልጡ ሰዎች ደግሞ ሞተዋል። ይህ በዚህ እንዳለ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ከዩናይትድ ስቴትስና ከሜክሲኮ ፕሬዝደንቶች ጋር አዲሱን ክልላዊ የንግድ ቀጠና ስምምነት ምክንያት በማድረግ በተዘጋጀ የደስታ መግለጫ ስነ ስርዓት ላይ እንዲገኙ የተደረገላቸውን ግብዣ በኮሮና ቫይረስ ምክንያት ሳይቀበሉ መቅረታቸው ተዘግቧል። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በየቀኑ በምርመራ የሚገኙት የኮሮና ቫይረስ ተጠቂዎች ቁጥር ከአንድ ወር ከነበረው እጥፍ እየታየ ሲሆን የብሔራዊ የአለርጂና የተላላፊ በሽታ ኢንስቲትዩቱ ዲሬክተር ዶክተር አንቶኒ ፋውቺ እውነቱን ለመናገር ይዞታው ጥሩ አይደለም ሲሉ መናገራቸው ተጠቅሷል። ወረርሽኙን ለመቆጣጠር የተወሰዱ የእንቅስቃሴ ገደቦች ከተነሱ በኋላ ስርጭቱ እያሻቀበ መምጣቱን ነው የጠቀሱት። በተዛመደ ዜና ሶስት ትላልቅ የዩናይትድ ስቴትስ የሕክምና ሙያ ማህበራት የሐኪሞች የነርሶችና የሆስፒታል ባለሙያዎች ማህበራት ናቸው አሜሪካውያን አፍና አፍንጫ ጭንብል እንዲጠቀሙ አካላዊ ርቀትን እንዲጠብቁና እጆቻቸውን እንዲታጠቡ ተማጽኖ አቅርበዋል። ከወራት በፊት የጤና ባለስልጣናት የሰጧቸው የመከላከያ ምክረ ሀሳቦች ፈጥነው እየተተዉ በመሆናቸው የቫይረሱ ስርጭት እያሻቀበ መሆኑን የሕክምና ባለሙያዎቹ አሳስበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና እንቆያለን። የብራዚል ፕሬዚደንት ጄር ቦልሶናሮ ኮሮና ቫይረስ በምርመራ እንደተገኘባቸው ተሰማ። ከጥቂት ቀናት በፊት ትኩሳትና ሌላም ሌላም ሕመም እየተሰማኝ ነው ብለው የነበሩት ቦልሶናሮ ዛሬ ነው ቫይረሱ እንደተገኘባቸው ይፋ ያደረጉት። ከአሁን ቀደም ፕሬዚደንቱ ኮሮና ቫይረስ የደቀነውን አደጋ ሲያጣጥሉ የነበረ ሲሆን በአንድ ወቅት ለደጋፊዎቻቸው ስፖርተኛ ስለነበርኩ ቢይዘኝም ከምንም አልቆጥረውም ማለታቸው ይታወሳል። በሽታውን በመናቃቸውም የተነሳ የቫይረሱን መዛመት የሚከላከሉ መንገዶችን የሚያደናቅፉ እርምጃዎች ሲወስዱ ቆይተዋል። በአፍሪካ ዜናዎች የኬንያ ፕሬዝደንት ኡሁሩ ኬንያታ ዋና ከተማዋ ናይሮቢ ሞምባሳና ማንዴራ አውራጃዎች መውጣት መግባት እንዲፈቀድ ያስተላለፉት ትዕዛዝ ዛሬ ጠዋት ተግባራዊ ሆኗል። ኬንያታ የጉዞ እገዳው መነሳቱ በቀላሉ መታየት የለበትም፣ ሕዝቡ አግባብ ካልሆኑ ባህሪዎች መቆጠብ ይኖርበታል ሲሉ አስጠንቅቀዋል። ዓለም አቀፍ በረራዎች ላይ የተጣሉ ክልከላዎችም ከመጪው የአውሮፓውያን አቆጣጠር ነሐሴ አንድ ጀምሮ እንደሚነሱ ኬንያታ አስታውቀዋል። በአገር አቀፍ ደረጃ የታወጀው ከምሽት ሶስት እስከ ንጋት አስር ሰዓት የሰዓት እላፊ በአንድ ወር ያራዘሙት ሲሆን የኮሮና ቫይረስ ስርጭት ከተባባሰ ደግሞ ሀገሪቱ ወደ ቀደሙ የእንቅስቃሴ እገዳዎች እንድትመለስ ይደረጋል ሲሉ አስጠንቅቀዋል። በኬንያ እስካሁን በምርመራ የተገኙ የቫይረሱ ተጋላጮች ቁጥር ከ8 ሺህ አልፏል። 164 ሰዎች ለህልፈት ተዳርገዋል። በደቡብ አፍሪካ ደግሞ የስድስተኛና የአስራ አንደኛ ክፍል ተማሪዎች ኮሮና ቫይረስ ወረርሽኝ ከሶስት ወራት በፊት ከገባ ወዲህ ለመጀመሪያ ጊዜ ወደ ትምህርት ገበታቸው ተመልሰዋል። የእጅ ማጽጃዎች ለተማሪዎች ተዘጋጅተዋል። ቢሆንም አንዳንድ ወላጆች ልጅ ያው ልጅ ነውና በማለት ቫይረሱን መከላከያ መንገዶችን ተግባራዊ ማስደረጉ እንደሚያስቸግር ስጋታቸውን እያሰሙ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሰኔ 30 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ live at VOA Amharic እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ጥቃት የደረሰባቸው ሰዎች ብዙ ጉዳት የደረሰባቸው የጸጥታ አካላት ፈጥነው ስላልደረሱላቸው እንደሆነ እየተናገሩ ነው። የኦሮሚያ ፖሊስ ኮሚሽነር እንዲህ ያሉ ቅሬታዎች እንደደረሳቸውና ዝርዝር ምርመራ እንደሚደረግባቸው አመልክተዋል።
ከአስራ ሁለት ሰዓት የጀመረ እስከ ስምንት ሰዓት ቃጠሎ ነበር። ይህ ሁሉ ቤት፣ ይህ ሁሉ ሆቴል፣ ይህ ሁሉ የግለሰብ ቤት ሲቃጠል ማንም ፖሊስም ሆነ ፌዴራል የመጣልን የለም የወጣም የለም።
እንግዲህ ይህ የግለሰቦች ቅሬታ አስተያየት ሊሆን ይችላል። አሁን ይህንን እንገመግምና በወቅቱ እርምጃ በመውሰድ እና አለመውሰድ ላይ ክስተቶች ካሉ ከህግ አንጻር ተጠያቂ የሚሆኑ ኃይሎችም ሊኖሩ ይችላሉ። እውነት ከሆነ ማለት ነው።
ዘገባለን አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ፓርላማ የ2013 ዓመተ ምህረትን በጀት ዛሬ አጽድቋል። ጠቅላይ ሚኒስትሩ በሀገሪቱ የወቅቱ ሁኔታ ላይ ያደረጉትን ንግግርም አዳምጠዋል። በዛሬው የፓርላማ ውሎ ላይ ድንገት ተገኙ የተባሉት ጠቅላይ ሚኒስትር አብይ አህመድ በወቅቱ የሀገሪቱ ሁኔታ ላይ ማብራሪያ የሰጡ ሲሆን ከሀገር ውጭ የሚገኙ ኢትዮጵያውያን የኦሮሞን ሕዝብ የመከፋፈልና ኢትዮጵያውያንንም የመከፋፈል ያሉትን ቅስቀሳ አቁመው ሀገር ውስጥ ገብተው በሰላም እንዲታገሉ ጠይቀዋል። የኦሮሞ ሕዝብ ለመቶ ዓመታት ታግሎ አሸንፏል። የትጥቅ ትግልና ጦርነት ከእንግዲህ አያስፈልገንም ብለዋል ጠቅላይ ሚኒስትሩ በዛሬው ጉባኤ ላይ የአዲሱ የሲዳማ ክልልና የነባሩም የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልል ጉዳዮችና በጀት የኮቪድ-19ና የምርጫው ጉዳይም ተነስተው እንደነበር ስብሰባውን የተከታተለው ሪፖርተራችን መለስካቸው አመሃ ማምሻውን ነግሮኛል። ዝርዝር ጉዳዮችን ከእርሱ እንስማ።
እንደምን አመሸ ሰለሞን።
እግዚአብሔር ይመስገን። እስቲ የፓርላማው ውሎ ምን እንደሚመስል አጫውተኝ።
ዛሬ ፓርላማው በአብዛኛው የተነጋገረው በበጀት ጉዳይ ላይ ነው። ዛሬ የተለየ የሚያደርገው የፓርላማውን ውሎ ሳይጠበቁ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው ከተለመደው ውጪ እሳቸው አስቀድመው ከምክር ቤቱ አባላት ለተጠየቁ ጥያቄዎች ምላሾች ሰጥተው ነበረ። አኳኋኑ ይሄን ነበር የሚመስለው።
እስቲ ከበጀቱ ጉዳይ እንነሳና በምን ሁኔታ ነው በጀቱ የጸደቀው? ምንስ ንግግር ተደርጎበት ነው? እንግዲህ ውይይት አልተደረገም ካልክ እንዴት ነው ሊጸድቅ የቻለው? በጀት ምንድን ነው የጸደቀ?
የምክር ቤቱ የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ባቀረቡት ሪፖርት መሰረት እንደሰማ ነው ወደ ስብሰባ መጨረሻ ላይ ነው የገለጹት። እንግዲህ ምክር ቤቱ በባጀቱ ጉዳይ ላይ በተለያየ ደረጃ ለአንድ ወር ያህል ጊዜ ሲወያይበት እንደቆየ ተገልጿል።
ማን ናቸው እሳቸው?
እሳቸው የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ሂደጎ ናቸው። እሳቸው እንደገለጹልን እንግዲህ በዚህ ረቂቅ አዋጅ ላይ የበጀት አዋጅ ማለት ነው የተለያዩ የህብረተሰብ ክፍሎች ሀሳባቸውን ሰጥተውበታል። በተለያየ ደረጃ ምክር ቤቱ ተወያይተውበታል። የቋሚ ኮሚቴውም ይህንን ጉዳይ ብዙ ጊዜ ሲወያይበት የቆየ ጉዳይ እንደነበረ አስረጆች መጥተው ከገንዘብ ሚኒስቴር በተለያየ ደረጃ ያሉ ከሚኒስትር ዴታዎች ጀምሮ እስከ ዳይሬክተር ዳይሬክተር ድረስ በዚህ ጉዳይ ላይ ማብራሪያ ሲሰጡበት እንደነበረ እና ኮሚቴው በአጠቃላይ ይህንኑ ተነጋግሮ ለውሳኔ እንዳቀረበ ነበር የገለጹት። በዚሁ መሰረት ዛሬ ጠቅላላ በጀቱን ብንመለከት ለሁለት ሺ አስራ ሶስት የሀገሪቱ በጀት ሆኖ የተመደበው አራት መቶ ሰባ ስድስት ቢሊዮን ብር ሲሆን ከዚህም ካፒታል በጀቱ መቶ ሰላሳ ስድስት ቢሊዮን ብር ሆኗል። መደበኛ በጀት ደግሞ መቶ ሰላሳ ሶስት ቢሊዮን ብር ሆኗል። የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ በዚህ መልክ ገልጸውት ነበረ።
ስለዚህ የፌደራል መንግስት የሁለት ሺ አስራ ሶስት በጀት አመት ረቂቅ በጀት አዋጅ ቁጥር አንድ ሺ ሁለት መቶ ሀያ አንድ ሁለት ሺ አስራ ሁለት ሆኖ በሙሉ ድምፅ ጸድቋል።
ከዛ በተረፈ ከሀገር ውስጥ ለዚህ በጀት ማለት ነው የተሰበሰበው ገቢ ወደ ሶስት መቶ ሀምሳ ቢሊዮን እንደሆነና የበጀት ጉድለቱም መቶ ሀያ ስድስት ቢሊዮን ብር ብቻ እንደሆነ ይህም እንግዲህ ከውጭ ብድርና ከሀገር ውስጥ ብድር የሚሟላ እንደሆነ ነበር የተገለጸው። ባጭሩ መቼም ብቻ የሚባል አይደለም። መቶ ሀያ ስድስት ቢሊዮን ትንሽ ቁጥር አይደለም ነው የምትለኝ?
ትንሽ ቁጥር አይደለም። መንግስት እንዴት እንደሚያሟላው ያውቃል። ምክንያቱም ይሄ የበጀት ክፍተት ነው በሀገሮች ኢኮኖሚ ላይ ምጣኔ ሀብት ላይ በአስተዳደራቸውም ላይ ብዙ ጊዜ ችግር የሚፈጥረው እና እንግዲህ በበጀቱ ጉዳይ ለጊዜው ይሄንን ያህል ከተነጋገርን መቼም የኢትዮጵያ ፓርላማ በዚህ ጊዜ ተሰብስቦ የሰሞኑን የሀገሪቱን ሁኔታ በተለይ ኢትዮጵያ ውስጥ በኦሮሚያ ክልል ከሶስት መቶ ሀያ ወረዳዎች የኦሮሚያ በአርባው ውስጥ የተከሰተውን የጸጥታ ችግር ያለመረጋጋትና የሁከት ሁኔታ ሳይመክር አይቀርምና ተነስቶ ነበር። ይሄ ጉዳይ ተነስቶ ነበረ። የተለያዩ ጥያቄዎች ተነስተው ጠቅላይ ሚኒስትሩ በሚገባ መልስ ሰጥተዋል። እነዚህ ጥያቄዎች በትክክል የደረሰውን ጉዳት እንኳ በብዛት ባይገቡበትም ይሄ ከሀገሪቱ አጠቃላይ ፖለቲካ አኳያ ምን መሆን እንዳለበት፣ እንዴት መሄድ እንደሚገባ በእሳቸው አስተያየት ያለውን ገልጸዋል። እሳቸው እንደሚሉት ኦሮሞ ባለፈው አንድ መቶ ዓመት ለነጻነቱ ታግሏል እና በዚህ ትግልም ነጻ ወጥቷል። ከዚህ በኋላ የመሳሪያ ትግል ያስፈልጋል ብዬ እኔ አላምንም ነው የሚሉት። በተለይ የዚህ ሁከት መነሻ የሆነውን እውቁን የሙዚቃ ሰው ሀጫሉ ሁንዴሳን ሞት አንስተው ሲሆን ሲሆን እንደሱ በግልጽነት በጨዋነት እና ደግሞ በጀግንነት ፊት ለፊት ነው መታገል ካለባችሁ መታገል ያለባችሁ፣ ውጭ ያላችሁ ዝመት ተነሳ ብላችሁ ሁን ሰው ለቀውስና ለእውከት የምትቀሰቅሱ እዚህ መድረኩ ተመቻችቶላችኋልና መታችሁ በጀግንነት በድፍረት ተከራከሩ እንጂ ውጭ ሆናችሁ አትቀስቅሱ የሚል እንትን ነበር የሰጡት። ስለዚህ ይሄ ቀውስ ሁለተኛ እንዳይመለስ በተቻለ መጠን በተቻለ መጠን በሰላም ቢሆን ይሻላል፣ በድርድር ቢሆን ይሻላል። ሰላማዊ መንገድና ጦርነትን ግን በአንድ ላይ አያይዞ መሄድ ከዚህ በኋላ አይሆንም። በተለይ ደግሞ እንዲያውም ከሀገር መፍረስ ጋር አያይዘው የተናገሩት በጣም ምናልባት ብዙ ሰዎችን ያስገረመ አባባል ብለዋል። ይህን ላሰማህ መሰለኝ።
መልካም ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀብተን ኢትዮጵያን ማፍረስ ለማንም አይፈቀድ መሆኑን በደንብ መገንዘብ ጥሩ አይፈቀድም። እኛ እየመራን እኛ በሕይወት እያለን የኢትዮጵያን መፍረስ አልፈቅድም ለማንም ማንም ሰው ከኢትዮጵያ በታች ነው። ይሄን አክብሮ መሄድ አስፈላጊ ይሆናል። ይሄ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዲሞክራሲ አያስፈልግም የሚል ከሆነ ደግሞ ሕግ የማስከበር ስራ የሚሰራ ይሆናል እና እንደዚህ አሁን ያለው በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞን የመከፋፈል ፖለቲካ፣ ኢትዮጵያን የመከፋፈል ፖለቲካ አይጠቅምም አይጠቅምም። ኦሮሞ አንድ ነው። ሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያን ይገነባል። ይሄ ነው የትግል መንገዱ። ቢቀጥለው ይሄ መከፋፈል ለጠላት እንጂ ለማንም አይበጅም። ውጊያ አያስፈልግም። ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁን ኃይሎች ብዙ ናቸው። እኛ ምን ላይ ማተኮር እንዳለብንና ብልጽግና እንዴት እንደምናመጣ clear እይታ ስላለን በረታ በረባው ግጭት ውስጥ እየገባን የኢትዮጵያ ሕዝብና ማናጋት አንፈልግም።
ይህን ነበር ያሉት እንግዲህ ጠቅላይ ሚኒስትሩ። እንዲያውም ሌላም የጨመሩት ነገር ነበር። እኛ በጉርሻዎች ስንጣላ ሞሰቡን ሊቀሙን የተዘጋጁ እንዳሉ መርሳት የለብንም ብለዋል።
ለመሆኑ በዚህ ፓርላማ ላይ ሪፖርት ቀርቧል? ስለ ሰሞኑ ሁኔታ በቁጥሮች የተደገፉ የደረሰውን በሕይወት ላይ በንብረት ላይ በአካል ላይ የደረሰውን ጉዳት የሚመለከቱ ቃላት በአስተያየትም ደረጃ ይሁን በሪፖርት ደረጃ ቀርቧል?
የለም፣ አልቀረበም። ይህን በተመለከተ ሰሞኑን በተከታታይ ከሚመለከታቸው አካላት ጠቅላይ አቃቤ ሕግ ጨምሮ ሌሎችም አካላት እየሰጡ ነው እንጂ በዚህ ስብሰባ ላይ የተነሳ ነገር አልነበረም። ዝርዝር ነገር ማለት ነው።
መለስካቸው፣ በጣም አመሰግናለሁኝ ለዘገባህ። እግዜር ይስጥልኝ። ደህና ምሽት።
አመሰግናለሁ ሰለሞን። መልካም ምሽት።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የድምፀ ወያነና የትግራይ ቴሌቪዥን ስርጭቶች መቋረጣቸው ተሰምተዋል። ስርጭቶቹ የተቋረጡት የኢትዮጵያ መንግስት የሳተላይት አገልግሎት አከራይ ለሆነው የፈረንሳይ ኩባንያ ጥያቄ በማቅረቡ ነው ሲሉ የጣቢያዎቹ ኃላፊዎች ገልጸዋል። የጣቢያዎቹን ተጠሪዎች መቀሌ ያለው ሪፖርተራችን ሙሉጌታ አጽባህ አነጋግሯል። ለሀብታሙ ስዩም ተከታዩን አካፍሎታል።
በጣም አመሰግናለሁ ሙሉጌታ። በትናንትናው ዕለት የድምፀ ወያነ ቴሌቪዥን ጣቢያና ትግራይ መገናኛ ብዙኃን ጣቢያዎች ከሳተላይት ላይ መውረዳቸው ሲነገር ነበረ። በእርግጥ ስርጭታቸው ተቋርጧል ወይ? የእነዚህ ጣቢያዎች አመሰግናለሁ ሀብታሙ። ትናንት ሰኞ ሰኔ ሀያ ዘጠኝ ሁለት ሺ አስራ ሁለት ከቀትር በኋላ የሁለቱም ቴሌቪዥን ጣቢያዎች ስርጭት ከሳትላይት መውረዳቸው በተለያዩ መንገዶች ስንሰማ ቆይተናል። ያነጋገርናቸው የትግራይ ቴሌቪዥንና የድምፀ ወያነ ቴሌቪዥን ጣቢያ መሪዎችም ሁለቱም ጣቢያዎች እንደተዘጉ አረጋግጧል። ለዚህ ደግሞ በመንግስት ትዕዛዝ ከሳትላይት ስርጭት እንደወረዱ ነው ክስ ያቀረቡት የሁለቱም ቴሌቪዥን ጣቢያ መሪዎች። የትግራይ ቴሌቪዥን ዋና ዳይሬክተር አቶ ተሻለ በቀለ ለአሜሪካ ድምፅ እንደተናገሩት ትናንት ከሳትላይት ከቀትር በኋላ ከወረደም ወደ አንዱ ወደ ፈረንሳይ ሀገር የሚገኝ የሳትላይት ተቋም ስለ ጉዳዩ ማብራሪያ ለመጠየቅ መደወላቸውን የገለጹት የተሰጣቸው መልስ ሲገልጹ ደግሞ ከኢትዮጵያ መንግስት ጣቢያው እንዲዘጋ ለፈረንሳይ መንግስት በተጻፈው ደብዳቤ መሰረት ነው የተዘጋው ሲሉ ነው የገለጹልን። በተጨማሪም የድምፀ ወያነ ቴሌቪዥን ስራ አስኪያጅ አቶ አበበ አስገዶምም በዚህ ጉዳይ ላይ አናግሬያቸው ነበር። የእሳቸው መልስም ተመሳሳይ ነበር። በተመሳሳይ ሰዓት ነው በትናንትናው ዕለት የቴሌቪዥኖቹን ጣቢያዎች ከሳትላይት እንዲወርዱ የተደረገው። እዚህም ሁለቱም ቴሌቪዥን ጣቢያዎች በስርጭት ላይ እንዳልሆኑ በቀድሞው የስርጭት ጣቢያ ስር እንደማይገኙ ነው የገለጹት። ለዚህ ደግሞ ዋናው ተጠያቂ ያደረጉት የፌዴራሉ መንግስት ለተቋማቱ በጻፈው ደብዳቤ ነው እንደዚህ የተደረገው በማለት ነው ክስ እያቀረቡ የሚገኙት ሁለቱም ጣቢያዎች አሁኑ ላይ በነበረው የ channel list ላይ የሉም።
ሰሞኑ የብሮድካስት ባለስልጣን ለድምፀ ወያነ የቴሌቪዥን ጣቢያ ማስጠንቀቂያ መጽሐፉን አስታውቀዋል። ጠቅላይ አቃቢ ሕግም ደግሞ ምርመራ ከጀመረባቸው ተቋማት መካከል አንዱ መሆኑን አስታውቀዋል። በዚህ ጉዳይ ላይ ጣቢያው ያለው ምላሽ ምንድን ነው? ምን አይነት አቋሞችንስ ይዟል?
ማስጠንቀቂያ ደብዳቤ ተሰጥቷል የሚል ጥያቄም እኔ አንስቼላቸው ነበር ለሁለቱም ቴሌቪዥን ጣቢያዎች። ምክንያቱም ባለፈው በሚዲያም ተገልጾ ነበር። ትግራይ ቴሌቪዥን እና ድምፅ ወያነ ቴሌቪዥን ሁለቱም የማስጠንቀቂያ ደብዳቤ ተጽፎላቸው እንደነበረ ተገልጾ ነበር። እነሱ እንደተናገሩት ማስጠንቀቂያ ተሰጥቷል የሚል በሚዲያ ከተሰማ በኋላ እኛ ጋር አልደረሰም። ደብዳቤውን ማስተካከል ያለብንም ምን እንደሆነ አናውቅም ነው ያሉት። በዚህ ሂደት ላይ ደግሞ ምንም ደብዳቤው ሳይደርስ ነው ቀጥታ ከቴሌቪዥኑ ከሳትላይት እንዲወርድ የተደረገው። ትክክለኛ ያልሆነ አካሄድ ነው በማለት ነው እየተቃወሙት የሚገኙት የሁለቱም ቴሌቪዥን ጣቢያ አመራሮች። ትግራይ ቴሌቪዥን ሊጠቀምበት የነበረ የራሱ አንድ ቻናል አለ፣ ትግራይ ቴሌቪዥን። በተጨማሪ ደግሞ በሌሎች በተለያዩ የሀገሪቱ ቋንቋዎች ለማስተላለፍ የከፈተው በሙከራ ስርጭት የነበረ ቻናል ሀያ ዘጠኝ የተባለ የቴሌቪዥን ጣቢያም እንደተዘጋበት ነው ቅሬታ እያቀረበ የሚገኘው የቴሌቪዥን ጣቢያም። እነዚህ ጣቢያዎች ሲዘጉ ምንድን ነው ማስተካከል ያለብን? የብሮድካስት ህጉ የጣስነውስ ምንድን ነው? የሀገሪቱ ህገ መንግስትስ የጣስነው ምንድን ነው ተብሎ ሳይገለጽ ምንም ሳናውቅ ነው ይህንን የተፈጸመው በማለት ነው የሚቃወሙት። አካሄዱም ትክክል አይደለም። መጀመሪያ እንኳን ስህተት ከፈጸምን ከሳትላይት ከመውረዳችን በፊት ምን እንደፈጸምን ይታወቃል። ከዛ በኋላ ደግሞ ህጉን በሚፈቅደው መሰረት ይሰረዝ ነበር ፈቃዳችን። ይህንን ሳይደረግ ነው ቀጥታ ከሳትላይት እንድንወርድ የተደረገው በማለት ነው የሚመልሱት።
ሙሉጌታ፣ እነዚህ ጣቢያዎች እንግዲህ ስርጭታቸው በነገርከን መሰረት ተቋርጧል። በመቀጠል ሊወስዷቸው ያሰቧቸው እርምጃዎች አሉ ወይ? ስርጭታቸውን ለመቀጠል ወይንም ደግሞ ጉዳዩን ወደ ሌላ ደረጃም ለመውሰድ ያሰቧቸው እቅዶች አሉ ወይ?
በዚህ ጉዳይ ላይ የድምፅ ወያነ ስራ አስኪያጅ የሆኑ አቶ አበበ አስገዶምና እንዲሁም የትግራይ ቴሌቪዥን ስራ አስኪያጅ አቶ ተሻለ ሲናገሩ ይህንን የተፈጸመበት ምክንያት የሀሳብ ልዩነትን ላለመቀበል በተጨማሪ ደግሞ የትግራይ ሕዝብ ካሁኑም በፊት ጥቃት ይደርስበት ነበረና ጥቃቱም የቀጠለ መሆኑን ሀሳቡን እንዳይገልጽ የተዘጋበት መንገድ ነው። ይህንን ደግሞ ዝም ብለን አናይም፣ ቻናል ቴሌቪዥኖቹን እንዲያስተላልፉልን ሳትላይት ጣቢያዎቹን ከአሁን በፊት ውል የገባ ነው መሰረት የከፈልነው አለ ማስተናገድ አለባቸው እየተነጋገርናል ብለዋል። በተጨማሪም ደግሞ በቀጣይ ህዝባችንም አያጣንም በማለት ነው የተናገሩት። በተለይ የሀሳብ ልዩነትን የመቀበል ሁኔታ እየቀረ ስለሆነ በአንድ የፌዴራል መንግስቱ ሀሳብ ብቻ ማስተናገድ የሚፈለግበት መንገድ ስላለ ስህተት ነው በማለት ነው እያወገዙት የሚገኙት። በቀጣይ ግን በሳትላይት ለመምጣት እያሰቡ እንደሆኑ፣ በሌሎች አማራጭም በአሁኑ ጊዜ እየሞከሩ እንደሆኑ ገልጸዋል። አንዳንድ ቻናሎችን ስራውም ትንሽ የተሳካ መንገድ እየሄደ ነው ሲሉም እየገለጹ ነው የሚገኙት ሀሳቡ
አመሰግናለሁ ሙሉጌታንና ሀብታሙን። የኢትዮጵያ ብሮድካስት ባለስልጣንን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደ ተከታዩ ዘገባ እንለፍ። ባለፉት 24 ሰዓታት ኢትዮጵያ ውስጥ አንድ ተጨማሪ ሰው በኮቪድ-19 ምክንያት መሞቱን የጤና ሚኒስቴር አስታውቋል። 108 ሰዎች ደግሞ ለቫይረሱ መጋለጣቸው በምርመራ ተረጋግጧል። ኤደን ገረመው የሚኒስቴሩን የኮሚዩኒኬሽንስ ኃላፊ ዶክተር ተገኔ ረጋሳን አነጋግራቸዋለች። የምርመራ ውጤቶቹን ከሚያስረዱበት ይነሳሉ።
በዛሬው ዕለት ባለፉት ሀያ አራት ሰዓት ውስጥ በአጠቃላይ የአንድ ሺ ዘጠኝ መቶ ስልሳ ዘጠኝ የላቦራቶሪ ናሙና ተወስዶ የላቦራቶሪ ምርመራ ውጤት ደርሰዋል። ከነዚህ ውስጥ እንግዲህ መቶ ስምንት ያክሉ በኮሮና ቫይረስ መያዛቸው ተረጋግጠዋል። እነዚህም በክልል ብታይ ከትግራይ ክልል ሶስት፣ ከኦሮሚያ አራት፣ ቤንሻንጉል ጉሙዝ አንድ፣ አፋር አራት፣ ጋምቤላ አስራ ሶስት፣ አማራ ሶስት፣ አዲስ አበባ ሀምሳ ሁለት እና ሶማሌ ክልል ሀያ ስምንት ናቸው። በአጠቃላይ እንግዲህ እስካሁን ያለው መረጃ የሚያሳየው የዛሬውን ጨምሮ በጠቅላላ በኮሮና ቫይረስ የተያዙ ስድስት ሺ ሰባት መቶ ሰባ አራት ናቸው። ከእነዚህ ውስጥ በአጠቃላይ ደግሞ ያጋጠሙ የዳኑ ሶስት ሺ ሶስት መቶ አንድ ናቸው። ይሄ ወደ አርባ ስምንት percent አካባቢ የሆነ ከተያዙት ማለት ነው። በአጠቃላይ ደግሞ እስካሁን ለኮሮና ቫይረስ ህይወታቸው ያለፈ መቶ ሀያ ሰው ደርሰዋል። ዛሬውን አንድ ጨምሮ የአጠቃላይ የላብራቶሪ ምርመራ ስንመለከት የናሙና ላብራት ወስዶ የተመረመረላቸው ሁለት መቶ ስልሳ ስምንት ሺ ሁለት መቶ ዘጠና ሁለት ያክል ነው። አሁን ላይ በእጃችን ያለው ጽኑ ህሙማን ሰላሳ አንድ የኢትዮጵያ የጤና ሚኒስቴር ላለፉት ሶስት ወራት ያህል የኮቪድ አስራ ዘጠኝ የናሙና ምርመራዎችን ወደ ውጭ ሀገራት ልኮ ከማስመርመር በመነሳት በሀገር ውስጥ በቀን ከስድስት ሺህ በላይ ናሙናዎችን የመመርመር ደረጃ አቅሙን አሳድጓል። ይሁንና ከባለፈው ሳምንት ጀምሮ የድምፃዊ ሀጫሉ ሁንዴሳን መገደል ተከትሎ በሀገሪቱ የተለያዩ ከተሞች በነበሩ አለመረጋጋቶች ምክንያት የምርመራ አቅሙን ከግማሽ በመቶ በላይ እንደቀነሰው ዶክተር ተገኔ ረጋሳ ይናገራሉ።
ያጋጥመው ወቅታዊ ሁኔታ ጋር ተያይዞ የምርመራ ተደራሽነታችን ዝቅ ብሏል። ከዚህ በፊት ከአምስት ሺህ እስከ ስድስት ሺህ በየቀኑ ናሙናዎች ተወስደው የምርመራ ውጤት ይደርሰን ነበረ እንደ ሀገር አቀፍ። ሰሞኑን ግን ስናይ አጠቃላይ እስከ ሁለት ሺህ አንዳንዴ እስከ አንድ ሺህ ስምንት መቶ እስከ አንድ ሺህ ሰባት መቶ ዛሬውን ከዘጠኝ መቶ ስልሳ ዘጠኝ ደረሰን ያለው እና ይሄ የምርመራ ተደራሽነታችን ላይ እንዲል ተደርገዋል። ይሄ እንግዲህ በተለያዩ ምክንያት ነው ሊሆን የሚችለው። አንደኛ በየደረጃው የተደራጀው የኛ ፈጣን ምላሽ የሚሰጥ ቡድኖች አሉ። በየክፍለ ከተማውና በክልልም በተመሳሳይ መልኩ ተገቢ መልኩ የቤት ለቤት አሰሳም አለ። እሱም መስተጓጎል ደርሶበታል። አንዳንድ ከተሞች ላይ በተለይ የኦሮሚያ አብዛኛ ቦታ ወይም ደግሞ አዲስ አበባን ጨምሮ የመቀዛቀዝ የመገዛት በተወሰኑ ቀናት ከስተዋል። ሌላ ደግሞ ህብረተሰቡም ወደ ቤት የመቆየት በተለይ አዲስ አበባ ላይ እኛም ዞር ዞር ብለን አይተን ነበርና ተወሰኑ አንድ ሁለት ሶስት ቀናት ቤት የመቆየት ያለመውጣት ወደ ጤና ተቋማትና ወደ ምርመራ ማዕከል የሚላኩ ናሙናዎች በተገቢው መልኩ ተወስዶ በነበረው ሂደት ነበር ማለት አይቻልም። አሁን ግን መሻሻል እየታየ ይሻሻላል ብዬ አስባለሁ።
ዶክተር ተገኔ በሀገሪቱ ላይ እየታየ ከመጣው አንጻራዊ ሰላምና መረጋጋት አኳያ በሀገሪቱ ያሉ የምርመራ ማዕከላት ወደ ሙሉ አቅማቸው ተመልሰው የሚንቀሳቀሱበት ሁኔታ ዝግጅት መጨረሻቸውን ገልጸው በተለይም ከፍተኛ የሆነ ግጭትና የህብረተሰብ መሰባሰብ በታየባቸው ክልሎች ላይ የናሙና ምርመራ ቁጥሩን ለማሳደግ መወሰኑንም አስታውቀዋል።
አሁን የሰላሙም የጸጥታ የመረጋጋት ሁኔታም የተሻሻለ ስለሄደ ትናንትና ጀምሮ ይህንን ከፍ ለማድረግና ወደ መደበኛው በሀያ አራት ሰዓት የሚደረጉ የናሙና ላቦራቶሪ ምርመራችንን በፈጠርነው አቅም ልክ የሰርቬላንስ ቲሙ እንዲሁም ደግሞ በየአካባቢው የተደራጀው የብዛ ኃይል በመደበኛው ስራ እንዲገባ ለማጠናከር በተለይም ደግሞ ክስተቶቹ በተከናወኑባቸው ከተሞች ላይ ሰፋ ያለ ምርመራ ለማድረግ ቅድመ ዝግጅቶችን ጨርሰን orientation ተሰጥቶ ውይይቶች ተደርገዋል። hopefully እየተሻሻለ ይሄዳል ብዬ አምናለሁ። በሂደት ግን እንዲሻሻል ከክልሎችም ጋር ተነጋግረናል። ክልሎችም እየሰሩበት ነው ያሉት።
የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ኃላፊ የሆኑት ዶክተር ተገኔ ረጋሳ ሲያጠቃልሉም ሰሞኑን ከነበረው ሁኔታ አንጻር የኮሮና ቫይረስ በመጪዎቹ ሳምንታት ውስጥ ሊጨምር እንደሚችል ገልጸው ሕብረተሰቡ ሳይዘናጋ እራሱ እንዲጠብቅና እንዲጠነቀቅ አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አመሰግናለሁ ዶክተር ተገኔን እንዲሁም ባልደረባዬን ኤደንን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ውስጥ የኮቪድ-19 ህሙማን ቁጥር በከፍተኛ ፍጥነት እየጨመረ መሆኑ እየተነገረ ነው። ባለፈው ቅዳሜ የነጻነት ቀን በተከበረበት ዕለት ፍሎሪዳ ክፍለ ግዛት ውስጥ 11458 ሰው ለኮሮና ቫይረስ መጋለጡ ተገልጿል። ሆስፒታሎች በኮቪድ-19 ህሙማን እየተጣበቡ መሆናቸው እየተሰማ ነው። ቫይረሱ በፍጥነት እየተዛመተባቸው ያሉት ከተሞች ከንቲባዎች ስጋታቸውን ገልጸዋል። የቫይረሱን መስፋፋት ለመገደብ በሚደረገው ጥረት ላይ ህዝቡ ቸልተኛነት ማሳየቱ እንዳሳሰባቸውም እየተናገሩ ናቸው ከንቲባዎቹ። የሪፖርተራችን ኬን ፈራቦን ዘገባ አዳነች ፍስሐዬ ታቀርበዋለች።
በአሪዞና ክፍለ ግዛት የፌኒክስ ከተማ ከንቲባ ኬት ጋሌጎ የከተማይቱን የንግድ ተቋማት ቸኩለው መክፈታቸው አሁን ለተፈጠረው ችግር አስተዋጽኦ ማድረጉን አመልክተዋል።
We had crowded nightclubs handing out free champagne, no masks.
በደንበኞች የተጣበቡ ነፃ የሚጠጣ ነገር የሚታደልባቸው የሌሊት ክበቦችን አይተናል። እዛ የተሰባሰቡት ሰዎች የአፍና አፍንጫ መሸፈኛ ጭንብል አላደረጉም። ከሀያ እስከ አርባ ዓመት የዕድሜ ክልል ውስጥ ያሉ ሰዎችም ናቸው በዛ መልክ ተሰብስበው ያመሹት። እዚህ አካባቢ በበሽታው የተጠቁት ሰዎች ደግሞ በዚህ ዕድሜ ክልል ውስጥ ያሉት ናቸው። ብዛት ባለበት የቤተሰብ መሰባሰብ እየተገኙ በዘመዶቻቸው ላይ ቫይረስ ያስተላልፋሉ። ምርመራ ማድረግን በሚመለከት ደግሞ ትልቅ ቀውስ ውስጥ ላይ ነው ያለነው።
የፍሎሪዳ ማያሚ ከተማ ከንቲባ ፍራንሲስ ሱዋሬዝ ደግሞ በከተማቸው በአዲስ መልክ ስለተዛመተው የኮቪድ-19 ቫይረስ ተናግረዋል።
But there's no doubt that the fact that when we reopened, people started socializing as if the, the virus didn't, didn't exist.
የመንቀሳቀሱን ገደብ አላልተን የከተማይቱን እንቅስቃሴ እንደገና በከፈትንበት ወቅት ሰዎች የቫይረሱ ወረርሽኝ የሌለ ይመስል መሰባሰብ መጀመራቸው ግልጽ ነበር።
ስጋቱ የተከሰተው ዩናይትድ ስቴትስ ባለፈው ቅዳሜ እንደ አውሮፓ አቆጣጠር ሐምሌ አራት ቀን የነፃነት በዓልዋን ባከበረችበት ወቅት ነው። በአንዳንድ ቦታዎች በባህር ዳርቻ ወዳሉት መዋኛ ቦታዎች ለመሄድ የተሰለፉ መኪኖች ይታዩ ነበር። በሌሎች ቦታዎች ደግሞ ሰዎች የርችት ተኩስ ለማየት ተሰባስበው ታይተዋል። ዋሽንግተን ዲሲ በሚገኘው ሜዳ ላይ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ለሕዝብ ንግግር ባደረጉበት ወቅት ወደ 130 ሺህ የሚጠጉ አሜሪካውያንን ሕይወት ያጠፋው ወረርሽኝ የሚደቅነውን አደጋ አቅልለው አቅርበዋል።
tested almost 40 million people. By so doing, we show cases.
አሁን ወደ 40 ሚሊዮን የሚሆኑ ሰዎችን መርምረናል። ይህን በማድረግም 99 ከመቶ ምንም አይነት ጉዳት እንደማይደርስ ለማሳየት ችለናል።
ፕሬዚዳንቱ የክትባት መድኃኒት ስለማግኘትም ተናግረዋል።
We are unleashing our nation's scientific brilliance. and will likely have a therapeutic and or vaccine solution.
የአገራችን ምርጥ ሳይንቲስቶች ወይም የሳይንስ ጠቢባን እንዲሰማሩበት አድርገናል። የያዝነው ዓመት ከማብቃቱ በፊት በስድስት ወራት ውስጥ ማለት ነው ለቫይረሱ መድኃኒት ወይም ክትባት ሊገኝ ይችላል።
የሀገሪቱ የምግብና የመድኃኒት አስተዳደር ኃላፊ ስቲቨን ሃን ግን የሚመሩት አገልግሎት እንዲህ አይነት ቃል ከመግባት እንዲቆጠብ አድርገዋል።
I can't predict when a vaccine will be available, and I just want to tell you about FDA's role in this.
የክትባት መድኃኒት ሊኖር የሚችልበትን ጊዜ ለመተንበይ አልችልም። በእርግጥ የክትባት መድኃኒት ለማግኘት ከዚህ ቀደም ባልታየ ፍጥነት ጥረት እየተደረገ ነው።
ሀን አያይዘውም የክትባት መድኃኒት እስከሚገኝበት ጊዜ ድረስ ኮሮና ቫይረስን ለመከላከል መደረግ ያለባቸውን ነገሮች ጠቁመዋል።
This is a very rapidly moving um, epidemic, a, a, a rapidly moving pandemic, and um, any death, any case um, is tragic.
ይህ በከፍተኛ ፍጥነት የሚዛመት ወረርሽኝ ነው። ማንኛውም ሰው በቫይረሱ ሲያዝና ሲሞት ትልቅ ጉዳት ነው። ስለሆነም ይህን ለማስወገድ የሚችል ማንኛውንም ነገር ለማድረግ ዝግጁ ነን። ለአሜሪካ ሕዝብ ልለው የምፈልገው ነገር የአገሪቱ የበሽታ መከላከልና መቆጣጠር ማዕከል የሚያወጣውን መመሪያ እንዲከተል ነው። የክፍላተ ግዛት መንግስታትና የአካባቢ አስተዳደሮች የሚያወጧቸውን መመሪያዎች እንዲተገብሩ ነው የምመክረው። የአካል ርቀትን መጠበቅ የማይቻልበት ቦታ ላይ ከሆናችሁ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግድ ይላል። ሁሌም ቢሆን ጭንብል አድርጉ የሚል መመሪያ ካለም አክብሩት። እጃችሁን በቫይረሱ መከላከያ አጽዱ። ተጋላጭ ለሆኑት ሰዎችም ተከላከሉ። በቫይረሱ ከመያዝ ልንድን የምንችለው ይህን ስናደርግ ነው።
ዩናይትድ ስቴትስ ውስጥ እስካሁን ባለው ጊዜ 2.8 ሚሊዮን በኮቪድ-19 የተያዙ ሰዎች አሉ። በቫይረሱ በሽተኞችና በሞቱት ሰዎች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ ላሸጋግራችሁ አሁን የድምፃዊ ሀጫሉ ሁንዴሳን ባልታወቁ ሰዎች መገደል ተከትሎ በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ክልሉ ካሉት ከ320 በላይ ወረዳዎች ወደ አርባ በሚሆኑት ውስጥ ብዙ ሕይወት ያጠፋ በብዙ ሰው ላይ የአካል መጉደል ያስከተለና ንብረት ያወደመ ሁከት እንደነበረ የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዶሳ ገልጸዋል። በተለይ በጥቂቶቹ ወረዳዎች ውስጥ የተፈጸመውን ጥቃት ከፍተኛ ሲሉ ገልጸውታል። እስካሁን በተደረገው ማጣራት በክልሉ ውስጥ 145 ሲቪሎችና 11 የጸጥታ ጥበቃ ባልደረቦች መገደላቸውን ተናግረዋል። ጥቃት የደረሰባቸው ሰዎች ብዙ ጉዳት የደረሰባቸው የጸጥታ አካላት ፈጥነው ስላልደረሱላቸው እንደሆነ ገልጸዋል። ኮሚሽነሩ እንዲህ ያሉ ቅሬታዎች እንደደረሷቸውና ዝርዝር ምርመራ እንደሚደረግባቸው አመልክተዋል። በሌላ በኩል እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ፣ ጸሐፊው አቶ ደጀኔ ጣፋና የፓርቲው አባል አቶ ጃዋር መሐመድን ከቤተሰብ ውጪ ጠበቃ እንዳላገኛቸው ሊቀመንበሩ ፕሮፌሰር መረራ ጉዲና ገልጸዋል። መንግስት ሀገሪቱን ለማረጋጋት ብሔራዊ እርቅ እንዲያመጣ ጠይቀዋል። የባልደራስ ሊቀመንበር አቶ እስክንድር ነጋና ሌሎች አባሎች እንዲሁም የኢትዮጵያውያን አገር አቀፍ ንቅናቄ ሊቀመንበር አቶ ይልቃል ጌትነት ጠበቃ ሊያነጋግራቸው እንዳልቻለ የፓርቲዎቹ አመራር አባላትና ጠበቆች ተናግረዋል። በሌላ በኩል ዩናይትድ ስቴትስ ውስጥና በአውሮፓ ከተሞች የኦሮሞ ማህበረሰብ አባላት የአርቲስት ሀጫሉ ገዳዮች ተጣርተው ለፍርድ እንዲቀርቡ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከስልጣን እንዲወርድ የሚጠይቁ ሰልፎችን እያደረጉ ናቸው። ከአስተባባሪዎቹ ጋር ባደረግነው ቆይታ የሰውን ሕይወት የሚቀጥፉ ድርጊቶችን አውግዘው በቪዲዮ የሚተላለፉ ጥላቻን ያዘሉ መልእክቶች የግለሰቦችን እንጂ የኦሮሞን ሕዝብ የሚወክሉ አይደሉም ብለዋል። ጽዮን ግርማ ዝርዝር አላት።
የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ የድምፃዊ ሀጫሉ ሁንዴሳን ባልታወቁ ሰዎች መገደል ተከትሎ በአርባ የኦሮሚያ ክልል ወረዳዎች በተነሳው ተቃውሞና በጥቂት ወረዳዎች ደግሞ በደረሰ ከፍተኛ ጉዳት ትላንት ከተገለጸው የሟቾች ቁጥር የጨመረ ነገር እንደሌለና በዚህም የ145 ሰላማዊ ዜጎች እንዲሁም 11 የጸጥታ አባላት መገደላቸውን ተናግረዋል።
አርቲስት ሀጫሉ ሁንዴሳ በመሞቱ ምክንያት የተለያዩ ዓላማቸውን የፖለቲካም ይሁን የግል ዓላማቸውን ለማሳካት የአርቲስቱን ሞት በመጠቀም ህዝቡ ለዛ ስሜቱን ለመግለጽ ያ ሀዘኑን ለመግለጽ በወጡ ሰዎች ላይ አንዱ የህዝብ ስ በማስመሰል ሌላው ህዝቡን ላይ የተለያዩ እርምጃዎች ወስዶ መንግስት ችግር እንደፈጠረው ለማስመሰል የተደረገው ነገር ነው። በዛ ምክንያት የሰው ህይወት አካልና ንብረት ላይ ጉዳት ደርሶታል። እንደ ኦሮሚያ እስካሁን በህይወት ሞቱ ፖሊስ ወደ አምስት ናቸው። ከህዝብ ወጥተው ትንሽሻ ወደ አምስት የሚሆኑ ከህብረተሰብ ደግሞ ወደ መቶ አርባ አምስት ባለፈው እንደተገለጸው ህይወት ምክንያት ሊያልፍ ችሏል። የተለያዩ የንብረትም ጉዳት ደርሰዋል እና እሱ ኦዲት እየተደረገ እየተቆጠረ ስለሆነ የተቃጠሉ ቤቶች አሉ፣ የንግድ ቤቶች አሉ፣ መኖሪያ ቤቶች አሉ፣ መኪኖች አሉ፣ የተወሰኑ የግል ሱቆችም አሉ እና ይሄ ከየአካባቢ አካባቢው ተለቅሞ የማን እንደሆነ ግምቱ ምን ያህል እንደሆነ ይህንን የሚያጠራ መርማሪ ቡድኖች ተሰማርቶ እየሰሩ ነው ያሉት። ከህብረተሰቡ ጋር ተጣርቶ ሲቀርብ ለግልጽ የምናደርግ ይሆናል። ከአሁን ግን ከየአካባቢዎቹ እንደ ኦሮሚያ ከሶስት መቶ ሀያ በላይ ወረዳዎች አሉ። ከዚህ ውስጥ ወደ አርባ የሚሆኑ ወረዳ ላይ ነው ይህ ችግር የተፈጠረው። ወደ አርባ የሚጠጋው ማለት ነው። ይህ ሰፊን በሚመለከት ጉዳት የደረሰው ደግሞ በጣም ጥቂት ወረዳ ላይ ነው። ስለዚህ ይሄ ተጣርቶ የሚቀርብ ይሆናል።
እነዚህ ጉዳት ደርሶባቸዋል ከተባሉት ወረዳዎች መካከል ከጥፋት መትረፋቸውን የሚናገሩትን ያነጋገርን ሲሆን ከሰኔ ሀያ ሁለት ሌሊት ጀምሮ እንደየከተሞቹ ልዩነት ለተከታታይ ሁለትና ሶስት ቀናት በቡድን በተደራጁ ሰዎች በዘግናኝና ኢሰብአዊ በሆነ መንገድ ግድያ መፈጸሙን፣ አካል መጉደሉን፣ ንብረት መቃጠሉንና ሰዎች ከቀያቸው መፈናቀላቸውን ገልጸውልናል። ከእነዚህ ሰዎች መካከልም ደጋግመው የሚያነሱት ጥቃቱ ሲፈጸም የፖሊስ ኃይል ቶሎ ወደ ስፍራው አልደረሰልንም ነው። በአርሲ ዞን በዴራ ከተማ ንብረት የተቃጠለባቸውና ስማቸውን ለደህንነታቸው ሲባል እንዳንጠቅስ የጠየቁንን ሁለት ግለሰቦች ንብረታቸው እንደተቃጠለ ይናገራሉ።
ተወልጄ ያደግኩት እዛው ነው። ስጋ ቤትና ሆቴል ነው የኔ ሆቴል የተቃጠለብኝ፣ ስጋና መጠጥ ቤት ማለት ነው። እና በጣም ያሳዝናል። በጣም ሰቀው ውስጥ ነው ያለ ነው። በአሁኑ ሰዓት ያው እጃችንን አጣምረን ጎሮ ቤት ነው ያለ ነው ማለት ነው። በቃ ባዶ እጃችንን ያለንን ንብረት አጥተነዋል። በቃ በሰው ሀገርም ተንከራተን እዚህም ለፍተን ያገኘነውን አጥተነዋል። ከእንደገና ደግሞ ቢያንስ አስራ ሁለት ሰዓት የተጀመረ ቃጠሎ ማለት ነው የሚደርስልን እንኳን አላገኘንም። ድንገት በተነሳ ነገር ነው አጫሉ ሞቷል በሚል ሰበብ ነው ከአስራ ሁለት ሰዓት የጀመረ እስከ ስምንት ሰዓት ቃጠሎ ነበር። ይህ ሁሉ ቤት፣ ይህ ሁሉ ሆቴል፣ ይህ ሁሉ የግለሰብ ቤት ሲቃጠል ማንም ፖሊስም ሆነ ፌደራል የመጣልን የለም የወጣም የለም። መንገድ መዘጋት ምን ማለት ነው? በቃ ከእንቅልፋችን ተነሳው ዘጠኝ ሰዓት ነው ከሌሊቱ ማለት ነው። ከዛ ሰዓት ያ ሁሉ የከተማው ቤት ሲወድም ፖሊስም ሆነ ፌዴራልም ሆነ እባካችሁ ቢባሉ ትዕዛዝ አልተሰጠንም እያሉ ማንም ሰው ሊደርስልን ፈቃደኛ አልነበር። በአጫሉ ሞት ምክንያቱም ደግሞ ሊሆን አይችልም። ምክንያቱም ከምሽቱ ሶስት ሰዓት አጫሉ ሞተ። ዘጠኝ ሰዓት ላይ ያ ሁሉ ጅቢ ሲቀጥል ቀኑን ሙሉ ያ ሁሉ ስትራቴጂ የተካሄደው የቆየ እቅድ እንጂ በአንድ ጀንበር የተደረገ ነገር አይደለም። በቃ ሌላ ቀርቶ የማማ ቤት መቃጠል እንዳለበት እንኳን ስም ዝርዝር ተጽፎ right እያደረጉ ነው ያቃጠሉትን ቤት የሚያልፉት ሌላው ቀርቶ ማለት ነው። እኛ ደግሞ ሲጀመር ሲጀመር ፖለቲካ ውስጥም የለንበትም። ምንም አይነት በቃ ከመስራት ሰርተን ወደ ቤት ከመግባት ውጭ ምንም አይነት ተቃውሞ፣ ምንም አይነት ምንም አይነት ውስጥ ነገር የለብንም። በቃ እኛ ለፍተን ልጆች ማሳደግ ለፍተን መኖር የምንፈልግ ሰዎች ነን። በቃ እያንዳንዳችን ቤት የተቃጠለው በቃ በቃ በግፍ አረቢያ ሰባት አመት ቆይቼ ነው የመጣው ተጫውተን ከዛም በኋላም ኢትዮጵያ ገባሁኝ። ከባለቤቴ ጋር ለፍተን ጥረን ገረን እየተሻሻለ እየተለወጠን ባለንበት ሰዓት ነው ይህ ሁሉ መከራ የመጣ ማለት ነው። በቃ ለአገራችን ተወልደን ያደግንበት ቦታ ላይ ነው መስራትም ካለብን መኖርም ካለብን ብለን ነው እንጂ ከዛ እንደመጣን እኮ ሌላ ከተማ መኖር እንችል ነበር። ግን ሰው መጀመሪያ የኖረበትን የተወለደበትን ከተማ ነው መለወጥም ካለበት ማሳደግም ካለበት የራሱን ከተማ ነው አይደል? እኛ ይህንን በማሰብ ነው ይሄ ነገር ይመጣል ብለን አስበን አይደለም። ያንን በማሰብ ነው ወደ ሀገራችን ተመልሰን እዚቹ ከተማ ላይ የመጣ ነው። ለእኛ መኖር ደግሞ ጥፋት አይደለም። በቃ እዚህ ጋር ቤት ስለተቃጠለ ድርጅት ስለተበላሸ ነጻነት አይገኝም ወይ ደግሞ የከተማ ለውጥ የከተማ እድገት ውድቀትን እንጂ ለውጥን አያስገኝም እኮ ሌላ ቀርቶ ምዕራፍ የሚባል ሶደሜ የሚያክል መናፈሻ ነው ያጠፉት። በሚገር አንድ አለ የሚባል ትልቅ መናፈሻ እሱን ነው ድራሹን ያጠፉት። ሞተሩ፣ መኪናው ባጃጁ በቃ ያልተቀጠለ ነገር ምንም የለም ከተማ ውስጥ። እውነቴን ነው። በቃ የሚዘርፉትን ዘርፈው ከዛ በኋላ ነው የሚያቃጥሉት። የማይፈልጉትን ነው የሚያቃጥሉት። ቤት ጣሪያ፣ ግድግዳ ሳይቀር ነው እያቃጠሉ የነበረው። ይሄ ሁሉ እስከሚደረግ ድረስ ይሄኛን እኛ የመንግስት አካል የለም ወይ እኛ ወይንስ ደግሞ ምንድን ነው ኢትዮጵያዊ አይደለንም ወይ ዜጋ አይደለንም ወይ ራሳችንን እስከምንጣላ ነው የሆን ነው በቃ እኛ ዜጋ አይደለን። መንግስት እኛን አያስበን፣ አይፈልገንም፣ አያውቀንም ወይ በቃ ይሄ ነው እኛ አይምሯችን ውስጥ አሁንም የሚመላለሰው ማለት ነው። ለምን ውስን አንድ ሰዓት ሁለት ሰዓት እንኳን ነገሮች ቢበላሹ ከዛ በኋላ ያለውን ነገር አንድ እኮ ሀይል ካልቻለ ሌላ ሀይል ደውሎ መጥራት ይችላል አይደል እንዴ?
እንደ የብሔር ነገር አለው አይደለም። አሁን እኔ ለምሳሌ አማራ ነኝ፣ ባለቤቴ ክርስቲያን ኦሮሞ ነው። አማራን የሚጠሉት እንዳይል ባለቤቴ ኦሮሞ ነው። ሌላ ቤትም አማራ ባል ኦሮሞ የሆነበት ቤት አለ። ለምሳሌ እንደዛ አይነት ውድመት አለ። ያንን ራሱ እኛ መለየት አልቻልንም። እዚ የተደበላለቀ ነገር ነው ያለው። አማራ ነው ቢባል ስለ ባለቤቴ ተብሎ የኔ ንብረት ሊቀር ይችል ነበረ፣ ግን አጥፍተውናል። ተይዙ ምን እንደሆነ አላማው ምን እንደሆነ አልገባንም እኛ እስካሁን ድረስ ማለት ነው ምን እንደሚፈለግ።
እሷ ለምሳሌ አረብ ሀገር ሰባት አመት ቆይታ ነው የመጣችው። እኔ እዚህ ደፋ ቀና ላለው ከዛ በኋላ ያለው ነገር አብረን ነው እየሰራን ያለ ነው። የራሳችን የቤታችን ነው የምነግርሽ፣ ገብቶሻል? እና ደፋ ቀና ነው የምንለው ያገኘነውን። እኔ አሁን ለምሳሌ የኦሮሞ ክርስቲያን ነኝ። ያደግኩትም የኖርኩትም ከሙስሊሙም ከክርስቲያኑ ከሽማግሌውም ከአሮጊቱም ከትንሹም ከጥሉም ጋር ነው አብሬ የኖርኩት። እዚህ እድሜ እስኪምደርስ እኔ እድሜ ለምሳሌ አርባዎች ገብቷል። እኔ በህይወቴ የመጀመሪያ ጊዜ እዚህ ከተማችን ውስጥ ተደጋጋሚ አይቻለሁ። ይሄ ደግሞ በጣም የከፋ ነው። በእያንዳንዳቸው ላይ በያዙት ወረቀት ስም ዝርዝር አለ። አሁን የኛ ቤት የመጨረሻ ደረጃ ሲደርስ ነው የተቃጠለው። አመዱ ነው ቡን እስኪል ድረስ የተቃጠለው። ግን አልፎ ተርፎ አሁን ለምሳሌ ልዩ ኃይል የተባለ ገብቷል። ፖሊሶች አሉ። የመጨረሻ ፖሊስ ሬሳ ለማንሳት ሲወጡ ሙስሊም ፖሊስ ነው ቅጠው የገደሉት። አላማቸው ራሱ እንደሆነ አይታወቅም። አጫሉ ኮማንድ እኮ ለአንድ ኦሮሞስ ወይ ለአንድ ኢትዮጵያ የታገለ ልጅ ነው ግዴታ መሳሪያ ስለያዘ አይደለም። መሳሪያ መያዝና መታኮስ እኮ አንድ ነገር ነው። እሱን ተሞርኮዘ ነው እኛን እየጎዱ ነው ያሉት። እነዚህን ያደራጀ ሰው ራሱን የቻለ አለ። እኛ ከፖለቲካም ከምንም ነጻ ነን። ባለቤቴም ሰባት ዓመት ሰው ሀገር ቆይታ ነው የመጣችው ለለውጥ ነው። ከዛስ ያለውን ነገር ደፋ ቀና ብለን ነው ጠዋት ማታ፣ ሌሊት ወተን ማታ ነው የምንገባው። ህዝቦቻችን ነው የምናስበው ያለውን ነገር ለሀገራችን ነው የምናስበው። ስለ መዋጮም ስለምን የሚባል ወደኋላ የምንለው ነገር የለም። ስለ መንገድ ብሎ አዋተን ነው ስለምን ምን ጉዳት የሚመጣ ዋተን ነው ለዚህ የሚባል ሁሉ ነገር አድርገን ነው ሁሉም ነገር ከሁሉ ጋር ፍቅር ሆነን ነው።
ሆኖም ግን አሁን በዚህ መንገድ ንብረታቸውን ማጣታቸውን ገልጸው መንግስት ድርጊቱን ፈጻሚዎች ለህግ እንዲያቀርብ ጠይቀዋል። ለኮሚሽነር አራርሳ መርዳሳ ፖሊስ በቶሎ አልደረሰም ስለመባሉ ጠይቀናቸዋል።
እንግዲህ ይህ የግለሰቦች ቅሬታ አስተያየት ሊሆን ይችላል። አሁን ይህንን እንገመግምና በወቅቱ እርምጃ መውሰድና አለመውሰድ ላይ ክስተቶች ካሉ ከህግ አንጻር ተጠያቂ የሚሆኑ ኃይሎችም ሊኖሩ ይችላሉ። እውነት ከሆነ ማለት ነው። ይሄ በግርድፉ ከህብረተሰብ የሚነሳ አስተያየት በአካባቢው የነበረው ፖሊስ አለ፣ የፌዴራል ፖሊስ አለ፣ ስለዚህ እነኚህ ኃይሎች ችግር ሲፈጠር፣ ንብረት ሲቃጠል፣ የሰው ህይወት ሲጠፋ እንዲሁ በደፈናው የፖሊስ አላማው ራሱ አደጋ ሲፈጠር አደጋውን መከላከል ነው እንዳይባባስ ማድረግ ነው። የሚቃጠለው ከሆነ ሰራዊቱ ማጥፋት፣ እዛ ውስጥ ግለሰቦቹ እንዳይጎዱ ማድረግ ነው። ስለዚህ ይሄ ጥሪም የማያስፈልግ ስለሆነ ካን አይቶ ለዚህ ከለላ ከመስጠት ተጠርቶ ማጣም የሚለው እንደ ፖሊስ ኮሚሽነርነት ትክክል ነው ብዬ አላስብም። አይደረግንም። ከተደረገ ግን የግለሰቦቹ ሊሆን ይችላል እና ግለሰቦቹ እነማን ናቸው ምንድን ነው የምለው እውነት ከሆነ በምርመራችን ስናጣራ ለህዝብ ግልጽ እናደርጋለን ማለት ነው። ይሄ አሁን የተሰጡ አስተያየት ምን ያህል እውነት ነው? አሁንም ለፖለቲካ ፍጆታ ነው? ሌላ ነገር ነው? አሁንም ያለው ቅሬታ እንዲከር ለማድረግ ነው እውነት ነው የምለው ተጣርተው ግልጽ ብናረግ የተሻለ ይሆናል።
በእናንተ በኩል ሰው ስታነጋግሩ ይሄ ቅሬታ አልደረሳችሁም? ለሚዲያ ብቻ ነው?
ለሚዲያ ብቻ አይደለም፣ ግልጽ ሆኖ ቅሬታ ሰምቷል። በግርድፉ ሰምተናል። ለዚህ ነው የምርመራ ቡድኑ ይሄ ምንም አካቶ እንዲያጣራ የተደረገው።
ኮሚሽነር አራርሳ መርዳሳ አያይዘው በአሁኑ ሰዓት ኦሮሚያ ክልል ወደ ቀድሞ መረጋጋት መመለሱንና የደረሱትን ጉዳቶች በኮሚቴ በመመዝገብ እንዲሁም በድርጊቱ የተጠረጠሩ ሰዎችን በማሰር ጉዳዩን በሕግ አግባብ እንዲታይ በማድረግ ላይ መሆናቸውን ገልጸዋል። እኛም የዛሬውን ሁኔታ ለማጣራት ባደረግነው ጥረት በየከተሞቹ ኮሚቴ እየተዋቀረ ጉዳት የደረሰባቸውን ሰዎች በመመዝገብ ላይ መሆናቸውን ከአንዳንድ ነዋሪዎች ለማጣራት ችለናል። በሌላ በኩል በየከተማው ከተለያዩ ቦታዎች ከታሰሩት ሁለት ሺህ ሰዎች በተጨማሪ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባና ጸሐፊው አቶ ደጀኔ ጣፋ እንዲሁም የፓርቲያቸው አባል አቶ ጀዋር መሐመድ ከቤተሰብ ውጭ ጠበቃ እንዳልጎበኛቸው ፕሮፌሰር መረራ ጉዲና ተናግረዋል።
እስካሁን ድረስ ጠበቃ እንዳላገኛቸው ነው ይመስለኛል። ያው ከቤተሰብ ውጭ ያገኛቸው ሰው የለም። ቤተሰብ ደግሞ ምግብን በተገናኘ ምክንያት ብቻ ነው።
የት ነው የሚገኙት?
የድሮ ሶስተኛ ፖሊስ ጣቢያ ይባል ነበረ። ከማዕከላዊ ያለው አዲስ አበባ ፖሊስ ወይም ሶስተኛ ፖሊስ ጣቢያ ይባል ነበረ መሰለኝ።
ፍርድ ቤት ቀርበዋል?
አዎ ቀርበዋል። የመጀመሪያዎቹ ቀርበዋል። እኛ ያስተላለፍነው መልዕክት ተፈት ህዝቡን የማረጋጋቱ ሁኔታ ውስጥ ቢገቡ ይሻላል የሚል አስተላልፈናል። መግለጫችንም ያንን ነው የሚያሳየው። በግልጽ መግለጫችን መግለጫችን ረቱን አንዱ ነጻና ገለልተኛ በሆነ አካል በሁሉም አሳማኝ በሆነ መንገድ ገዳዮቹ እንዲለዩ ተለይቶ ለፍርድ እንዲለዩ፣ ሁለተኛው ደግሞ እነዚህ የታሰሩት የበለጠ ያለመረጋጋትን ስለሚፈጥር ተፈቶ የማረጋጋቱ አካል እንዲሆኑ ይሻላል የሚለውን መልዕክት አስተላልፈናል።
ፕሮፌሰር መራራ በተለያየ መልኩ በሚዲያ ላይ ጦርነት መሰል ንግግሮች እንደሚንጸባረቁ ገልጸው የኢትዮጵያ ፖለቲካ ለሀምሳ ዓመታት ሳይፈታ መቆየት ሁኔታውን እንዳባባሰው ተናግረዋል። መፍትሄውም ብሔራዊ እርቅ ነው ብለዋል። በሌላ በኩል በዩናይትድ ስቴትስ እና በአውሮፓ የሚገኙ የኦሮሞ ማህበረሰብ አባላት በመንግስት ላይ ተቃውሞ እያሰሙ ይገኛሉ። ትላንት በዋሽንግተን ዲሲና አካባቢው የተደረገውን የተቃውሞ ሰልፍ ካስተባበሩት አንዱ ስለ ተቃውሞ ሀሳብ ለአሜሪካ ድምጽ እንዲያስረዳሉ።
ኑረስ አባላለሁ። የተቃውሞ መልእክት አሁን ኢትዮጵያ ውስጥ ባለው ስታጫሉ ሁንዴሳን ጥያቄ ተመለከተ ፍትህ እንፈልጋለን የሚል ነው። እንደዚያውም ደግሞ በኦሮሞ ፖለቲካ እስረኞች እነ ጀዋር መሐመድ በቀለ ቀርበዋል እና የመሳሰሉ የኦሮሞ ፖለቲካ እስረኞች በአስቸኳይ ከስር ይፈቱ ነው። ሌላው ደግሞ ያው በአጠቃላይ የዶክተር አብይ ስርዓት ከተወሰኑ ዓመታት በኋላ እያደረገ ያለው ትዕዛዝ አመራር ሀገሪቷን ወደ አልሆነ አቅጣጫ እየወሰደ ስለሆነ አብይ አልቻለበት። ስለዚህ አመራሩ ይቀየር በአስቸኳይ የሚል አጠቃላይ መልዕክቱ።
እኔ ስሜ አብዶ ቃዲ አባጀበል የምኖረውም በጀርመን ሚኒክ ከተማ ነው። የኦሮሞ community እና የኦሮሞ ጉዳዮችን የሚዲያ ጉዳዮችን የምከታተል እና ማስተባበር ሰው ነኝ። እንግዲህ በጀርመን ሀገር እየተካሄደ ያለው ተቃውሞ በቀደም በፍራንክፈርት ከሁለት ዓመት በፊት የመጣውን ለውጥ ተከትሎ በኦሮሞ ሕዝብ ላይ በአብይ አስተዳደር እየተካሄደ ያለውን ሴራ ለመቃወም ሲሆን በተለይም ከቲስታ ጫሉ ሁንዴሳ ግድያና ከታዋቂ የኦሮሞ ፖለቲከኞች እስራት በኋላ ያለው ቁጣ ከፍ ያለ ነው። ይህንን ያደረገው የአብይ መንግስት በአንዴ ተነስቶ ሳይሆን ባለፉት ሁለት ዓመታት የተለያዩ የኦሮሞን ህዝብ ጥያቄዎች የሚቀለብሱ አሰራሮች ሲታዩ ነበር። በትዕግስት ነበር የታለፈው። ከዚህ በኋላ ግን ኢትዮጵያ ከስር መሰረቱ የሀገር ምስረታው ራሱ በሴራና በደባ ስለሆነ ያ ስር ነቀል ለውጥ መምጣት አለበት ብሎ ህዝቡ ስለሚያምን ለዛ ነው ተቃውሞውን እያደረግን።
ከሰልፉ አስተባባሪዎች ጋር ባደረግነው ቆይታ የሰው ልጆች ህይወት የሚቀጥፉ ድርጊቶችን አውግዘው በቪዲዮ የሚተላለፉ ጥላቻን ያዘሉ መልእክቶች የግለሰቦችን እንጂ የኦሮሞን ህዝብ የሚወክሉ አይደለም ብለዋል። ከአስተባባሪዎቹ ጋር ዘለግ ላለ ሰዓት ነው ቆይታ ያደረግነው። በሌላ ዝግጅት እንመለስበታለን። በሌላ በኩል ለኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዶሳ በውጭ የሚገኙ ኢትዮጵያውያንን ተቃውሞ በተመለከተ ጠይቀናቸው ነበር።
ግድያዎቹ አሁን በትክክል ግን በምርመራ ተጣርቶ ሲመጣ ይሄ በዚህ ነው፣ ይሄ በዚህ ነው የሚለው ማብራሪያ ይሰጠዋል። በጥቅሉ ግን በአውሮፓም ይሁን በምን ይሁን ሁለት መልክ የያዘ ነገር ነው። አንዱ ህዝቡ መሞት የለበትም፣ ይህንን ህዝቡ ወጥቶ ሰው መሞት የለበትም የሚል በአጠቃላይ ድምጻቸውን ማሰማታቸው ችግር የለውም በኔ ማለት ነው። ነገር ግን ሳይጣራ ይሄ ነው ተብሎ በትክክል ማረጋገጫ ሳይኖር መንግስት እርምጃ የወሰደው ሰዎቹ የሞቱ ተቃውሞ የሚያሰማ አንዱ ለፖለቲካ ትርፍ ነው። ሁለተኛ ደግሞ በቂ information ሳይኖራቸው ዝም ብሎ በደፈና አስተያየት የሚሰጥ ድንቁርና ነው ማለት ነው። መንግስት ነዋሪውን፣ አርሶ አደሩን፣ ሌሎቹን ዝም ብሎ ነዋሪ ህዝብን ለምን ይገላል ነው ይሄ ህብረተሰብ ቤትን እንዴት ያቃጥላል ነው መንግስት ነው የሚለው በደፈናው ራሱ ማነሻ ይኖሯል። የታጠቀው ኃይል ተቃዋሚ ኃይል በጎራ ተከፋፍሎ የሚጣላ ከሆነ መንግስት ወደ አንድ side ሆነዋል የሚል መደምደማውን ካን ያስይዛል እንጂ በጅምላው ህዝብ ስለወሰደው በመንግስት ነው የሚል ትክክለኛ ከትክክለኛ information ቢነሱ የተሻለ ይሆናል። ፊቱ ይሄ ብሔር መልክ ለማስያዝ ተሞክሯል። ሃይማኖት ነት ሃይማኖት መልክ ለማስያዝ ተሞክሯል። አብዛኛው የሞቱ ሰዎች ከሙስሊም ከክርስቲያን ሲሞቱ ይሄ እርስ በርስ ያ የፖለቲካ ሽኩቻ ያደረገው የተደረገው ቅስቀሳ ነው። ስለዚህ አሁንም የሚደረጉ በ social media በተለያዩ ሚዲያዎች የሚደረግ ቅስቀሳ ይሄ በብሔር መሀል በሃይማኖት መሀል ቅሬታ እንዲሰፋ ህዝብ እርስ በርስ እንዲጨራረስ የሚደረግ ነው እንጂ መንግስት ሃይማኖት የለውም። መንግስት ለየትኛው ሃይማኖት ተወግኖ የትኛውን ሃይማኖት ላይ እርምጃ ይወስዳል? መንግስት የትኛውን ብሔር ሆኖ የትኛው ብሔር ላይ እርምጃ ይወስዳል? ስለዚህ ይሄ የተሳሳተ ግምት ነው። የተሳሳተ ግምት ደግሞ የተሳሳተ ውሳኔ ያሰጣል እና ህዝቡ ከዛ ትንሽ ሌሎችም ሰከን ብሎ ምንድን ነው የምለውን የሚመጣው ማረጃ ተነስቶ ቢደግፍ ቢቃወም ጥሩ ነው የሚል ነገር ነው ያለን። አሁንም ያለው ችግር በግርድፉ በተደረገው ቅስቀሳ አጫሉ ሞተ የተባለው ሌላ ብሔር እንደገደለ አድርጎ በሚዲያ ሲያስወራ ሲቀሰቅሱ ነበር። አንዳንዶቹ በዚህ ነው፣ ሌላው ደግሞ ሃይማኖት በማስያዝ ከዚህ በፊት የነበሩ ቁርሾዎችን በመቀስቀስ የተደረገው ነገር ነው እንጂ እዚህ ላይ የተደረገው ተቃውሞም የለም። መንግስት በዚህ ላይ የሚወሰድም ነገር የለም። እንደ ክልል ፖሊስ ኮሚሽነርነት ይሄ በጣም የተሳሳተ ለፖለቲካ ፍጆታ ነው እንጂ ምንም ለህዝብም ለሀገርም የማይጠቅም ውጭ ያለው community ም ሰከን ብሎ ያለውን ሁኔታ ያለውን እውነታ ተረድቶ መሆን የሚገባው ላይ አስተያየት እንዲሰጥ የሚከለክል የተዛባ አመለካከት እንዲይዝ የሚያደርግ ስለሆነ ስህተት ነው የሚል አመለካከት ነው ያለ።
አድማጮች ከኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር አራርሳ መርዶሳ ጋር ሰፋ ባሉ ጉዳዮች ላይ ተወያይተናል። በሌላ ዘገባ እንመለስበታለን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሰሎሞን አባተ ነን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ በምንም ምክንያት አይዘናጉ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።